approved ለማድረግ ነው በሩዝ
okay approve እንዲደረግለት ነው።
አ በዚህ ቁጥር ነው።
አ
ስንት ብር ነው?
ሶስት ሺ አራት መቶ ሃምሳ ዘጠኝ
እሺ እሺ፣ እናደርገዋለን። እሺ approve ነው ይደረጋል። እሺ አሁን ተደርጓል። እሺ ትንሽ ቆይቶ ይገባል።
እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ምሽት።